ማንም ይጻፋል። ሄሎ ቤተሰቤ ነኝ።
ቤርሲ እንትን ፒን እንድታደርግልኝ ነበር።
እንትን ወርደ ነበሩ እሺ ለአንድ ይቅርታ ስንት መሰለኝ? ስልሳ አንድ አርባ ዘጠኝ
ስልሳ አንድ አርባ አንተ ሸበለው አርባ ስንት ነው ያልከኝ? እ ስልሳ አንድ ስልሳ አንድ አርባ ዘጠኝ
አርባ ሶስት ስልሳ አንድ አርባ ዘጠኝ
ስልሳ አንዱን ሰማሁ። አርባ ዘጠኝ ነው መጨረሻው።
አዎ አዎ ዋናው ስምህ ጸደቀ።
ጸደቀ። እሺ አይልሃለኝ
እሺ